ሄሎ
አቤት ሰላም ጤና ይስጥልን። ቴሌ ነኝ።
አምሮስትልን የሰላም ጃንተ ሰላም ጃንተ እሺ ሄሎ
እንደ ተደርጎ ለመጫወት የምንችለው ለምን
እሺ መጠቀም ፈልገው ነው።
አዎ ኮከብ ዘጠኝ ሰማንያ አምስት መሰላል ላይ ይደውሉ። መጀመሪያ
እሺ
አንድ ቁጥር ላይ ለመመዝገብ፣ ሶስት ቁጥር ለመጫወት ተመዝግበናል። ለምን አይሰራም?
ሶስት ቁጥር ለመጫወትን ሲጫኑ ጥያቄና መልስ እድሎትን ይሞክሩ የሚል ይመጣል።
እንደዚህ ስንል ለምን አይሰራም?
ስልኮት balance አለው
አዎ አለ።
እና መጀመሪያ ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ይደውሉና አንድ ቁጥር ላይ ይመዝገቡ። መጀመሪያ
ተመዝግቧል ሲሙ
እሺ ኮከ እና ታዲያ ምን ሆኖበት ነው?
ለምን እንደሆነ መልስና ጥያቄን አላመጣም። አይሰራም።
ሶስት ቁጥርን ሲጫኑ ጥያቄና መልስ እድሎትን ይሞክሩ የሚል ሲ- አንድ ቁጥር ላይ አንደኛው ላይ ነው ያለው ጥያቄና መልስ የሚል እሱን ሲጫኑ ይመጣልዎታል። እሱን ደግሞ ለመጫወት coin ያስፈልጎታል።
coin እንዴት አድርገውን መግዛት ሁለት ቁጥር ላይ አለ coin ለመግዛት የሚል ከሁለት ብር ጀምሮ አለልዎት።
አቤት
ከሁለት ብር ጀምሮ አለ coin ለመግዛት።
እሺ እሺ እሺ እሺ hello
እሺ